ሄሎ ያስፈልገች ቤት ሄሎ ሰላም ነው።
ሰላም
እንትን ብር ዲፕ ዊዝድሮ አድርጌ ያልገባልኝ ነበር።
ኦኬ። በዚህ የደወልኩ ቁጥር ነው።
አዎ በዚህ
እሺ፣ መስመር ላይ ጠብቁ፣ ቼክ አድርጉ። ዛሬ ነበር ወይስ ከዛሬ በፊት ነው?
ኧረ ዛሬ አ- ጠዋት
እሺ። እ ስንት ብር ነበረ?
ስምንት መቶ ብር
ስምንት መቶ በቻፓ አይደለ?
አዎ በቻፓን
okay processing ላይ ስለገባች ነው። ሪፖርት አደርግላቸዋለሁ ቻፓዎች transaction reference ይዤ ማለት ነው።
okay ትንሽ ቆይቶ ይገባል። ይስተካከላል።
እሺ እሺ፣ እሺ ስለደወሉ አመሰግናለሁ። መልካም ቀን።
መልካም አመሰግናለሁ።